ትንታኔ መልእክት ሰላሳ ወአርባዕቱ ወደ ዮሐንስ የተላከ ሠላሳ አራተኛው መልእክት ይህ ነው። አጠይቀከ ኦ ብእሲ እግዚአብሔር ረብሃዊ በትሩፋት ጸጋ ክብር የምታተርፍ የእግዚአብሔር ነጋዴ አንድም የአርባሃዊ ይላል ከአጋንንት ጋር የምትዋጋ የእግዚአብሔር አርበኛ አንድም ለብሃዊ ይላል ሰውን በንስሐ የምታድስ የእግዚአብሔር አንጽረኛ የምትሆን አንተ ሰው አስረዳሃለሁ እስመ አንተ ተሃብእ መዝገበ ብዕልከ ወእምኀቤየ ለነዳይ ዘእትመጸወት ትስእል ምጽዋተ አንተ ብዙ ጸጋህን ሰውረህ ጸጋ ክብር ከምሻ ከኔ ጻፍልኝ ተርጉምልኝ ትላለህና አስረዳሃለሁ ብፁዕ ብእሲ ዘሃለው መዝገቡ በውሳጤሁ ክብሩ ጌታ በልቡናው አድሮ የሚኖር ሰው ንዑድ ክቡር ነው ወኢይእዜሰ የመሃበ አፋ ጻፍልኝ ተርጉምልኝ የማይል ንዑድ ክቡር ነው። ብፁዕ ዘይሰርቅ ፀሐይ ብሩህ በውስጤቱ ጌታ በእሱ አድሮ የሚገለጽ ንዑድ ክቡር ነው። ወለለ ይመጽው ኀቤሁ እምአፋ ይከልኦሙ ርእየቱ ወደ እርሱ የሚመጡ ፍትወታት እኩያት ኃጣውዕን ማየቱ ይከለክላቸዋል። አንድም ማየቱን የሚከለክላቸው ባሕታዊ ንዑድ ክቡር ነው። ከመ እይህም ዘይወፅእ እምውስጥ በልቡና የሚያድር ጌታ እንዳያዝን አንድም ከስጓሪ የሚገለጽ ጌታ እንዳያዝን ብፁዕ ብእሲ ዘምስማዓቲሁ ምሩጋት እምሰሚአ መሃደምት ጆሮውን ዓለማዊ ነገር ከመስማት የከለከለ ሰው ንዑድ ክቡር ነው። ወዘያጸም ውከታተ ብርሃናውያተ ወቅዳሴያተ ዘመንፈሳውያን ልቡናን የሚያነሳሱ ከሥላሴ የሚገኙ ምስጢራትን የመላእክትን ምስጋና የሚሰማ ብፁዕ ዘአጼነወ መዓዛ መንፈስ ቅዱስ የመንፈስ ቅዱስን መዓዛ ያሸተተ ንዑድ ክቡር ነው። ወይትወስህ ካዕበ እስትንፋሰ ሥጋሁ ምስሌሁ እስትንፋሱን ከመዓዛ መንፈስ ቅዱስ ጋር ያዋሃደ ንዑድ ክቡር ነው። ብፁዕ ዘተሴረየት ነፍሱ በጣዕመ ደም በጣዕመ ደመ አምላኩ ፈጣሪው መከራ ተቀብሎ ባመጣው ጣዕመ ጸጋ ነፍሱ የከበረችለት ሰው የከበረችለት ንዑድ ክቡር ነው። ወአዕጽምቲሁኒ ዘጠለ በቅብአ ዚአሁ ነፍሱም ሥጋውም በጌታ ክብር የከበሩለት ንዑድ ክቡር ነው። መኑ ዘይክል ተርጉሞተ ዝንቱ ብፅዓን ይህን ክብር መናገር የሚቻለው ማን ነው? ወለመንፈሳውያንሂ ጥቀ ዝካሮሙ ለመላእክትስ እንኳ ይህን ክብር መናገር አይቻላቸውም። ብፁዕ ዘአእመረ ሀገሪቶ ሀበ ይፈልስ በዚህ ዓለም ሳለ የሚሄድባትን አገር መንግሥተ ሰማያትን ያየ ንዑድ ክቡር ነው። ወዘይልህ በፈቲው ለፈሊስ ህየ ወዳየው ወደ መንግሥተ ሰማያት ለመሄድ በፍቅሩ የሚቃጠል ንዑድ ክቡር ነው። ብፁዕ ዘይበው በአእምሮ ውስተ ሀገር እንተ ኢያእመራ በዚህ ዓለም ሳለ አውቋት በመውረስ ወደማያውቃት ወደ መንግሥተ ሰማያት የሚገባ ንዑድ ክቡር ነው። ዘልዕልት እምኩሉ አእምሮ ወልቡና ከመታወቅ ከመመርመር በላይ የምትሆን ብሎ ለመንግሥተ ሰማያት ቀጸለ። ምስመ በህየኒ አለው ኩሎሙ ማእምራን ለቡ ኦ እሁየ ዘንተ ምስጢረ አብየ መላእክት ጻድቃን በንጻ ልቡና በመንግሥተ ሰማያት አሉና እንዳሉ ወንድሜ ይህን ደገኛውን ምስጢር እወቅ። ብፁዕ ዘአጥረየ ሀገረ ዘትነብር ለዓለም ለዘላለሙ ጸንታ የምትኖር ንጻ ልቡናን መንግሥተ ሰማያትን ገንዘብ ያደረገ ንዑድ ክቡር ነው። ወዘይትዓረክ ምስለ ኩሎሙ እለ ይነብሩ ውስቴታ በንጻ ልቡና በመንግሥተ ሰማያት የሚኖሩ መላእክትን ጻድቃንን ወዳጅ የሚያደርግ ንዑድ ክቡር ነው። ብፁዕ ዘይደመም በስነ ራእዮሙ ለእልክቱ መልካቸውን አይቶ የሚያደንቅ ንዑድ ክቡር ነው። ወዘይረስ ስነ ኃላፌ ዘምሉእ ሰይታተ ኃጢአትን የተመላ ኃላፊውን ግብር መልክዓ ሥጋውያንን የሚዘነጋ ንዑድ ክቡር ነው። ወዘይረስ ካይበ ጣዕመ ፍትወታት ወዘይረስ ካይበ ጣዕመ ፍትወታተ እንቲአሁ ወዘይረስ ካይበ ጣዕመ ፍትወታተ እንቲአሁ ለጊዜው ደስ የሚያሰኝ ፈቃደ ሥጋውን የዘነጋ ንዑር ክቡር ነው። አይቴ ውእቱ ዘይትረከብ ድልዎ ለዛቲ አእምሮ ለዚች አእምሮ በቅቶ የሚገኝ እንደምን ያለ ነው። ወዘይትፌሳ ልቡ በእግዚአብሔር ወበሰሚያ ዕሉ እግዚአብሔርን በማየት የመላእክትን ምስጋና በመስማት ልቡናው ደስ የሚለው እንደምን ያለ ነው። አፍ አፍ ሚየአጽብ ህዋአቲከ ኦ አምላክነ ፈጣሪያችን ሆይ ምስጢርህ ምን ይረቅ ምን ይደንቅ። ወዮ ወዮ አንክሮ ይገባል። ወመኑ ውእቱ ዘይአምን ቦሙ ሲያሆሙ ሲል ነው። እነሱን አይቶ የሚረዳቸው እንደምን ያለ ነው። ተማስወ ልብየ በዘክሮቶሙ ሀብታት ምስጢራትን በማሰብ ልቡናዬ እንደ ሰም ቀለጠ። ወተምህዋ መለያልየ ስጋ እምጣይሞሙ ከጣይማቸው የተነሳ ህዋሳቶች ዛሉ እለይ እለይ አሉ። ረሳእክዋ ለህላዌየ በአንብቦተ እሉ እንዘ ኢኮንኩ ቅሩበ እምኔሆሙ በስራ ወደ እርሳቸው ሳልቀርብ እሊህን በመዘከር አናወሬን ዘነጋሁ። ወባይቱ አጀብሮ በፍቶት ለዋሃብ ይሆን ነገር ግን ሀብታት ምስጢራትን የሚሰጥ ጌታን በናፍቆት እለምነዋለሁ። ረሳይኩ ካይበ ጸሎቱ ከእርሱ የሚገኘውን ጸጋ ዘነጋሁ። ወኪያሁ እትጋደል ከመእሓዞ ከመእሓዞ ወይትአሃዝ ጌታ እሱን እመረምረዋለሁ ብዬ እጥራለሁ፣ አልመረመር አለኝ። እሄልዮ ወይትሄለይ ሊተ አስበዋለሁ እላለሁ፣ አልታሰብህ አለኝ። አምየስልዎ ወእይትሜስእምየስልዎ ወእይትሜሰል ምሳሌ እሻለታለሁ፣ ምሳሌ አላገኝለትም። እንዘምሉ አነ ይከውን ሩቀ አድሮቢ ሳለ ከሱ የተለየሁ እሆናለሁ። ወንዘ እህዝዎ ይከውን ከመዘ ኢተ እህዛ እመረምረዋለሁ ስል እንዳልተመረመረ ይሆናል። ወንዘ አሐድር ውስቴቱ የሐድር ውስቴትየ ተብህጀው ሳለሁ በእኔ ያድርብኛል። ወንዘ ህቡእ እምኔ ታባ አነኒ ውስቴቱ ከኔ ተሰውሮ ሳለ እኔም በእርሱ እሰወራለሁ። ወሶበ እፈቅድ ሀሲሶቶ ይርአዮ በውሳጤየ እርአዮ በውሳጤየ ሀበ መካን ዘእየአምር እርሱን ልሻ በወደድሁ ጊዜ በአይነ ልቡናዬ በማላውቀው ቦታ እየዋለሁ። ወሀበ አሐውርሂ ወስዶ ምስሌየ ወደምሄድበት ቦታ ወስደዋለሁ ማለት በምላስ ይኖራል። ይትከላ እኔ እንዘአነ እለብሶ ተውህጀው ሳለሁ ከእኔ ይሰወራል። ወይቀውን በእኔ ብቻ አይወሰንም። ይሄሉ ምስሌ ዘንበለ ሐዊር ወዲያ ወዲህ ሳይል በእኔ አድሮ ይኖራል። ወይታወቅ ውስተ ካልእ መካን ዘእንበለ ሐዊር ውስተ ካልእ መካን ብለህ ግጠም፣ አይለየኝም። ሷባ እንእዎ ይጥዕመኒ ባሰብሁት ጊዜ ደስ ያሰኘኛል። ወሶበ አሐድጎ ይትሐባ እምኔየ ማሰቡን በማሰቡን በተውሁ ጊዜ ከኔ ይሰወራል። ወሶበ አጸምዖ ይትናበበኒ ነገሩን በሰማሁት ጊዜ ይጨዋወተኛል። ወሶበ አሐስሶ እይታወክ በፈለግኩት ጊዜ አላጣውም። ወሶበ ያንሶሱ እሄሉ ምስሌሁ በምላት ሳለ ተውጀው እኖራለሁ። አንድም ወሶበ አንሶሱ ይሄሉ ምስሌ ይላል አብነት በተመስጦ በሄድሁ ጊዜ በእኔ አድሮ ይኖራል። ይሃድር በውስቴትየ እንዘ ስፉህ ከመ ዘአፍአ እምኔየ ከኔ በአፋ እንደመሆኑ በምላት ሳለ በእኔ ያድራል። ወሶበ አጼንዎ ይወፅእ እምኔየ በሻሁት ጊዜ ከስዋሬው ይገለጻል። ርእዮ እንዘ ይጸውር ኩሎ ለሁሉም አይደር ሆኖ አየዋለሁ። ወጸውሮ አነኒ እኔም ማኅደር እሆነዋለሁ። ወአሐውር ለፌ ወለፌ ቦቱ ከእርሱ ጋር ተውህጀ በመላት እኖራለሁ። ዘያሰርቆ ለፀሐይ ያስርቅ ለከ ህዋአቲሁ እንተ ትሰርቅ ላይለ ኩሉ። ይህ እንደምነዋ ትለኝ እንደሆን ፀሐይን የፈጠረ ጌታ ለሁሉ የምትገለጽ ምስጢሩን ይግለጽልህ አለ። እንደ ፀሐይ ነው። በከመ አንተ ትጸወር ኩለንታከ ዲበ መታክፍቲሁ ትጸውሮ ሎቱኒ በውስተ ሕፅንከ አንተሂ አንተ በእርሱ እንድትወሰን እርሱንም አንተ በልቡና ትወስነዋለህ። አንድም ከመ እንተ ትጸውር ኩለንተሃ ከመ እንተ ትጸውር ኩለንተሃ ዲበ መታክፍቲከ ይላል። አብነት ፀሐይ ብርሃኗን በሰውነትህ ላይ እንድትነዛ አንተም በልቡናህ ለእርሱ ማደሪያ ትሆነዋለህ። ወበከመ ትርእይዎ በዚህ ከማኩ ህልው ውስተ ኩሉ አህጉር አድሮብህ እንድታየው በሁሉም አድሮ ይኖራል። ስብሃት ለከ ለአንተ ምስጋና ይገባሃል። እስመ እንዘ ህቡእ ወስውር አንተ እምነ ኩሉ ዘእንበለ ጽርዓት ትሰርቅ ለፍቁራኒከ ካልበቁ ተሰውረህ ሳለህ ሁልጊዜ ለወዳጆችህ ትገለጻለህና። ኦ መዓልት ብርሃነ ጽልሙታን ሁልጊዜ የምትገለጽ በመከራ ላሉ ረድኤትን በድንቁርና ላሉ እውቀትን የምትገልጽ አቤቱ ዘብዙ ስርቀትከ በብዙ ብርሃነ ጸዳልከ መገለጽህ የአካልህ ብርሃን ፍጹም የሚሆን ዘበእንተ እበይከ ትትሜሰል በደመናት ስለ ልልና በደመና የምትመሰል አቤቱ ስብሃት ለከ በአፈ ኩሉ በሁሉ ቃል ምስጋና ይገባሃል። ወላ የልየነ ይኩን ሳይልከ ወምረትከ ለዓለም ዓለም አሜን። ለእኛም ይቅርታ ለዘላለሙ ይደረግልን።